መጀመሪያ የሌለ መጀመሪያ የሌለ መጀመሪያ የሌለ መጀመሪያ መጀመሪያ የሌለ አልፋ ኦሜጋ ነን መጀመሪያ የሌለ መጀመሪያ የሌለ መጀመሪያ መጀመሪያ መጀመሪያ የሌለ አልፋ ኦሜጋ አንተነ ሰማይን ሰራ ምድርን አበጀ ሰማይን ሰራ ምድርን አጸና የሁሉም ነገራው መነሻ አንተነ የሁሉም ነገርህ መነሻ አንተነ እንስሳትን አዋፋትን በውሃ ውስጥ ሚሄዱትን ሁሉ ያንተ ነው የእጆች ስራ ሌላ ማን ነው ሚኩራራ ሌላ ማን ነው ሚኩራራ ሌላ ማን ነው ሚኩራራ ሌላ ማን ነው ሚኩራራ